ጤና ይስጥልኝ።
hello ጤና ይስጥልኝ።
ሰላም ነው? እንዴት ዋልክ?
እግዚአብሔር ይመስገን።
ቢሮአችሁ የት አካባቢ ነው እናት?
እ ጎተራ ፔፕሲ ፖሊስ ጣቢያ አለ።
እ እ ጎተራ ፔፕሲ ጋር ጎተራ ፒሲ እሺ።
አ ፖሊስ ጣቢያ አለ። ከፖሊስ ጣቢያ ወረድ እንዳሉ ነው የሚገኘው።
አይ ወደ ውስጥ ገባ ብሎ አዎ
በኃይሌ ግሮሰሪ
ከሱ ወደ ታች ወደ ታች አ
ማን ነው ይባል ስሙ?
እ ግቢ በር ነው ዘጠና ስድስት ሰባ አምስት አሊያም ደግሞ ጉዳይ on የሚል ታፔላ አለ።
እንመጣ ደውላለሁ።
እሺ እሺ